ሄሎ ጤና ይስጥልኝ ተላምፖላ ሱባኮ የምንረዳው
ሰላም ከቤተ ዛታ ወደ አግዘን ሽንት እንድትወስዱልን ነበር።
ከቤተ ዛታ ወደ አግዘን አግዘን። ኦኬ፣ እሺ። ለም- በምንድን ነው ለምንድን ነው የሚሄዱት?
ዲያግኖሲስ ነው ወይስ ምን- አም- ምንድን ነው?
አዎ።
እ፣ ኦኬ ኢስከሚክ ስትሮክ ራይት ሄሚሴ ቴሪቶሪ ኢንፋርክሽን ነው
እሺ።
plus known hypertension ናቸው። okay።
ሌላ ምንም የላቸውም።
ተንፈስን ትናገኛለህ፣ ኦክሲጅን ይጠቀማሉ ምናምን።
አይ- ኦክሲጅን አያስፈልጋቸውም።
አዎ። ስለዚህ መሄድ ብቻ ነው ማለት ነው።
አዎ መሄድ ብቻ ነው።
okay፣ እዛ already con- communicate አድርገናል። ተቀብለዋል።
confi- ተቀብለዋል።
አዎ ተቀብለዋል።
እሺ፣ በቃ ዋጋ ጠርቼ እነግርሃለሁ፣ እደውላለሁ።
እሺ እሺ፣ ቶሎ በይልኝ ግን እሺ እሺ።